hello ስልሳ ዘጠኝ ሀያ አምስት ትታ ውጣ ተብዬ ነበርና customer ሯ ይዘህልኝ ና አለችኝ። ስገባ ደርሷል ተብዬ ይዤ ወጣሁ። ላደርሷል
ቆይ አንዴ፣ ማን ነው ስምህ?
ሀብተ ማርያም
ሀብተ ማርያም አ፣
ምን ነበር? ሀብተ ማርያም ሀብተ ማርያም ነው።
ሄሎ
ፈርም
ሄሎ ወይ።
ሀብተ ማርያም ወይ
እሺ፣ አንዴ ቆይ ጠብቀኝ። እሺ፣ ፈርመሃል እንዴ?
ፈርሜማ ትታ ውጣ ተባልኩኝና customer ሯ ደውላ ይዘህልኝ ና አለችኝ። ምግብ ቤት ስገባ ደርሷል ተብዬ ተቀበልኳቸው።
ተቀበልኩ ተቀበልኩ። በኋላ ምን እንዲሆን ነው?
አይ ሜ ጠብቀኝ። እሺ፣ አንዴ እሺ